Hello? Hello?
ለው
Hello, hello, አቤት።
እንደምን ነህ?
እግዚአብሔር ይመስገን።
ጠፍተሃል ጠፍተሃል።
የቢሮ ስልክ ተገጥሞላችሁ ነው?
አይደለም ኧረ በ ምን አንተ ላይ የሚጮሃል ይሄ ድምፅ
እንዴት?
ኔትወርክ አያስ- የሚቀጣላ አስራ አንድ ሀያ አምስት አስራ አንድ ብሎ ነው የጀመረው ብዬ ነው።
አዎ ሀምሳ አራት ሀያ ሰባት ስንት ብሎ አወጣልህ?
እንትን የእንትን ስልክ አዎ፣ የመስመር ስልክ ነው።
ስንት ስልክ ስንት ብሎ አወጣልህ? ዜሮ አንድ አንድ መቶ ሀ- መጨረሻ ሀያ ሀምሳ አምስት አራት አስራ አንድ ብሎ ነው። ሀያ አምስት አስራ ዘጠኝ ማለት ነበረበት።
ሀምሳ አራት ሀያ ሰባት አ?
ሀምሳ አራት ሀያ ሰባት ግን እም።
ሀያ አምስት አስራ አንድ አስራ አንድ አንድ- አንድ አንድ ሶስት ምናምን ብዙ ቁጥር ነው።
አ፣ extension አሁን በስልሳ ሀያ ዘጠኙ ነበረ የደወልኩት። አንተ ስልሳ ሀያ ዘጠኝ ላይ ደውል። አንተ ደግሞ መልሰህ ኦ እንትን ነው ደውል።
አትላይ አ፣ ደውል አንተ okay እሱ በመስመር ስልክ አድርጎታል። okay አ፣ አይ፣ ሲያወጣው ወይ።
በመስመር ኮዱ በዚህ ነው የሚያነበው። ሰው ሲደውል ግን በስልሳ ምናምን outgoing ሲሆን በዚህ ነው display የሚያስደርገው መሰለኝ።
አዎ፣ አንተ ግን ስልሳ ሀያ አንተ ዘጠኝ ላይ ብትደውል እንትን ነው የሚያመጣው። እኔ ጋር አገኝቻለሁ አገኝቻለሁ።
በእኔ እገኛለሁ እንዳታስብ።
ስልሳ ሀያ ዘጠኝ ቀጥታ ስልሳ ሀያ ዘጠኝ ላይ መደወል ነው የሚጠበቅብህ።
ምን ትፈልግ ነው ግን ብደውለው ስልሳ ሀያ ዘጠኝ ነው።
ምንም ቤት ቤት መግዛት ብትፈልግ በጣም ደስ ይለኛል።
በጣም ጥሩ።
ደውል